hello ሰላም ጤና ይስጥልኝ።
አብሮሽ ጥሪ ከዊ ፕላስ ድርጅት ነው የምደውልልሽ። ከዊ ፕላስ ድርጅት ነበር የምደውልልሽ። መተግበሪያችን አውርደሽ ተመዝግበሽ ነበረ።
አዎ
አሽከርካሪ ኖት ወይስ ተጠቃሚ?
አይ ተጠቃሚ okay ተጠቃሚ ከሆንሽ ዊ ፕላስ solution user የሚለው መተግበሪያ አውርደሽ ነው እዛ ላይ ነው register ማድረግ የምትችሉ። አሁን የተመዘገብሽበት አሽከርካሪዎች የሚመዘገቡበት ላይ ስለሆነ We Plus solution user የሚለውን መተግበሪያ አውርደሽ እዛ ላይ ተመዝግበሽ